አቤት ወይ እንዴት ነሽ? ወይኔ ሰላም እንዴት ናችሁ?
ሰላም ነው።
ሄዳችሁ ደረሳችሁ?
አ ደርሰን ገና እንትን እያለ ነው።
ምን እያለ ገና ገብቶ እ- እንትን ሰጥተውት ምንድን ነው ቢጃማ ምናምን ተሰጥቶት አ እንትን ግን ገና ሕክምናውን ግን እንትን ማደንዘዣ አልሰጠትም። ስንት ሰዓት እንደሚያደርጉት አንዴ ስምንት ሰዓት ይላሉ።
አ ግን ዶክተሩ ገብቷል።
ገብቷል ዶክተር? አይዟችሁ፣ አዎ ገብቷል። ሰላም ብሎት ገባ።
አይዟችሁ። አባባ ሰምተዋል? አልሰሙም ማለት አልሰማም አልሰማም።
እንዳትናገሩ እሺ ወይኔ ሰላም።
አድረስ አትጨናነቂ። እኔ ሲሆን እነግርሻለሁ። ችግር የለውም።
አይዟችሁ። እግዚአብሔር እሺ፣ ከእናንተ እሺ።
ጋር ይሁን።
አሜን አሜን። ወይኔ ሰላም።